ጤና ይስጥልኝ ብሰርልኝ መሲ ስልሳ ዘጠኝ አስራ ሰባት
ስልሳ ዘጠኝ አስራ ሰባት ምን ሆነብን?
ቴን አድርግልኝ እና በደንብ እሺ። ሰመረ ነኝ።
ሰመረ አይ ቲንክ አራት ነጥብ ሁለት ነው እያሳየኝ ያለው እና አርባ አምስት ብር ነው እየቆጠረ ገርጂ ኮንዶሚኒየም ኬት ወዴት ነው አራት ነጥብ ሁለት እያሳየ ያለ?
ከዘቦት ቦሌ እ?
ገርጂ ኮንዶ ከዘቦት ቦሌ ገርጂ ኮንዶሚኒየም ከዘጎት ቦሌ ዘጎት የት አካባቢ ነው? መድኃኒዓለም ነው ሚካኤል
አረ አይደለም እዚህ እንትን ያለው አትላስ ያለው አትላስ ያለው?
አትላስ ያለው አዎ፣ ዘቦት እሺ እሺ ሰመራ ይላሉ። ችግር የለም አይ ይኸው ስር ቁጥር አየዋለሁ ላይ እንዴ ይኸውና፣ እሱማ ስራዬ ነው። አየዋለሁ ችግር የለውም። እሺ ከልቤ ነው።